ሄሎ
ሄሎ ጤና ይስጥልኝ።
እህ ወደ ወደ ፊሊሚስቶ ነው ስደውለው ነበረ። ባኮትም ልርዶ
እ
ወደ ፊሊሚስቶ ነው ስደውለው ነበር። ባኮትም ልርዶ
እሺ እሺ፣ ይቅርታ
እሺ፣ ተሳስተው?